Hello ጤና ይስጥልኝ Donkey Tube hello የዛሬውን የ comedy show እንትን ለማድረግ ነበረ ለመመዝገብ።
እሺ የስንት ሰዓቱን ነው መታደም የፈለጉት? ቀን የስምንት ሰዓቱን ሰዓት ነው ያለው። የስምንት ሰዓቱን አዎ።
እሺ ስሞትን ይንገሩኝ።
ለሶስት ሰው ነበረ ዘሪቱ አረጋ
እሺ የእርሶን ስም ልያዝና ብዛት ሶስት ሰው እለዋለሁ።
እሺ ዘሪቱ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት ሀያ ስምንት
ስልሳ ሀያ ስምንት ብያለሁ።
ሀያ ስምንት አ- ዜሮ ዘጠኝ ስልሳ ሰባት ሀያ ስምንት አርባ አምስት ሰላሳ ዘጠኝ
ሀያ ስምንት አስራ አምስት ሰላሳ ዘጠኝ አዎ።
እሺ አስራ አምስት ሰላሳ ዘጠኝ እ፣ ለስንት ሰው ነው ቦታ የሚይዙት?
ለሶስት ሰው
እሺ እ፣ ትኬቱን ከሶስት ሰዓት ጀምሮ እዛው በቦታው ያገኛሉ። እ፣ ብሩን transfer ማድረግም ይችላሉ። እዛው በአካል መጥተው መክፈል ይችላሉ።
እሺ
እሺ እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ